ጤና ይስጥልኝ ከኢትዮ በር መረጃ ማዕከል እባክዎት መርዳት አላክልኝም አባ ሜሴጅ ላኩሎት እኮ አልደረሱትም
በምን ነው በቴሌግራም በሜሴጅ ላኩሎት ቴሌግራም ላይ ላኩሎት በቴሌግራም አይደለም በቲ- በሜሴጅ በሜት ነው እኮ የላኩሎት
እሺ
እስኪዩት አልደረሱትም
አሪፍ ደርስ
በቃ እሺ ይኸው እዚህ ጋር ባሉት አማራጭ ይክፈሉ እሺ ኢትዮጵያ ንግድ ባንክም አለ አባይ ባንክ አዋሽ ባንክ አቢሲኒያ አለ እርስዎ በተመቾት ይክፈሉ እሺ እዚህ ላይ ባለሉት አማራጭ ይክፈሉ ያው ገ- ገንዘቡም እዛ ላይ ተቀምጦልታል ዘጠኝ ሺ ዘጠኝ መቶ አርባ ሶስት ብር
ሄሎ ሄሎ ሄሎ
በስልክ ቁጥር ነው የላከው አምሳ መጨረሻው
አ
ነዋ
አ ሰባ አንድ አምሳ አ ሰባ አንድ ሃምሳ
እሺ በዚህ ቁጥር ይግባ ማለት አዎ አዎ እይ እሺ